ያለን ጭብጭብ
ሄላው እንደምን ዋላችሁ? ነው እግዚአብሔር ይመስገን አለን ይመስገን። ይቅርታ ቅዳሜ ዕለት ማክሰኞ ላስት ዊክ ማክሰኞ ማለት አንድ ሳምንት በፊት ማለት ነው አዝዘን ነበረ አንዳንድ ድንችና ሽንኩርት አዝዤ ነበር ለሶስት ማለት ነው ጆይንት እሺ እሱ ነበሩ ክሬት ያደረጉት
አጋ በሚል አጋ አጋ እሺ አጋ በሚል ከዛ ቅዳሜ ደውዬ ነበርና ቅዳሜ ዕለት እሑድ አራት ሰዓት ጠብቅ ብለው ነበረ። አራት ሰዓት ላይ አልመጡም። ትናንትም ስደውል ምንም እንትኖች ሹፌሮቹም እንመጣለን ጠብቅ ብለው በቃ በዛው ቀሩ። ምንም okay ደውለውልዎት ነበረ?
ትናንትና ለእኔ ሳይሆን ለ group create ላደረገው እሱ ነበር የደወሉለት። እሱ ነው የነገረኝ ዛሬ እና ወይም በቃ ወይም refund ቢደረግበት ወይም እንትን cancel ማድረግ ይችላለሁ።
እሺ refund እናድርግሎት።
አዎ፣ አዎ።
ሁለቱንም ሽንኩርትና ድንችን ነው ያቸው።
ትንሽ አዎ፣ አዎ።
እሺ በቃ ለአጋ refund እናደርግለታለን።
እሺ እሺ ይቅርታ በጣም okay በቃ የእሱንም እሱንም I think እሱም ቆይ ይደውልላቸዋል ብዬ አስባለሁ። እሱም refund ይፈልጋል።
እሺ እሺ refund እናድርግ። መልካም